እንዴት ነሽ?
ወይ ወይ ነው ወይዬ እንዴት ነሽ? እስቲ አለም ፀሐይ አለች? ታ- ታገናኝ አለም ፀሐይ
ምን ልበል እ?
ምን ልበል ላግኛት እስኪ አንዴ።
እ፣ በስልክ እሺ አዎ ሲኒ ካላት አለዛ ሲኒ እስኪ ቼክ አለም ታደርግ።
ፀሐይ አለም ፀሐይ ጻፍኩት ወይ በስመ አብ ወይኔ እንደሱ ሞታለች አትገኝም። ሲኒ እውነት?
ሲኒ ሲኒ አለ?
እዚህ አዎ እስቲ ይልኝ ጆሮ ያለው አንድ ብቻ ነው እዚህ ጋር ያለው እና መጥቶም ይሄንንም ወስደው አጥቦ አምጡልኝ እንግዳ ስላለኝ አሁን እሺ እ መጥቶ የሚወስድም ሰው አንድ ሰው ላኪልኝ እና እሺ እሺ እና እዛም አንድ ፈልጉልኝ እሺ እሺ
አለም ፀሐይ